ሄሎ አቤት ሄሎ ሰለሞን customer ያለ
እ ሄሎ ሄሎ ሄሎ ሄሎ ወይ ሰማኸኝ?
ወይ እየሰማሁሽ ነው። እሺ ቀጥይ።
እሺ አንበሳ ጀሞ ሚካኤል አንበሳ ጋራጅ ናት ያለችው።
አይ አግኝቼዋለሁ። አንበሳ ጋራጅ አይደለም location ኑን እያያችሁ ታለ ወደ ጅጅጋ እየሄደ ችግር የለውም። ዞሮ ዞሮ ለምን ትክክለኛ ቦታቸውም ቦታቸውን አይሞሉም ነው እንጂ ከማንሰራ ብንሰራ ይሻላል። ግን ቦታቸው እንደዛ ነው። ትክክለኛ ቦታ ተቃራኒ ነው ያስቀመጡት አድራሻቸው
እኮ አሁን መሄድ ትችላለህ አይደል?
እ መሄድ እኔ ትችላለህ።
እኮ ችግር የለም እኮ ቤቴ ነው እኮ። ግን ሌላ driver አይሰራውም ነው። እስከ መቼ ነው እኔ ብቻ እዛ ተቀምጬ? ሁለተኛ ሌላውን ድራይቨር እያቆርጥ ነው የሚሆን የሚመስል
እሺ በቃ